ጤና ይስጥልኝ የሎቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
እባክሽን እመቤት ወደ ቤርባዶስ መሄድ ፈልግ ነበረ።
ምን አሉኝ? ደንበኛችን ወደ ቤርባዶስ ቤርባዶስ ቤርባዶስ።
እም፣ እሺ ደንበኛችን፣ አንዴ መስመር ላይ ቆዩ።
እሺ
እ፣ ደንበኛችን መስመር ላይ ናት።
አዎ እ፣ ሸንገን ሀገራት ውስጥ ነው ያለው? Europe ነው ደንበኛችን?
እንትን ነች እንጂ ወደ ላቲን ውስጥ ነች።
okay ላቲን።
አ፣ እሺ አንዴ መስመር ላይ ጠብ እሺ
ደንበኛችን መስመር ላይ ናት።
አዎ አዎ ስለ እነዚህ ሀገራት መረጃ የለንም ደንበኛችን፣ ይቅርታ።
ኦኬ ችግር የለውም።
ወደ ሄሎ ቪዛ ስለደወሉ